ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ሰላም፣ እንዴት ነው
አለን።
ምን ለእርዳዎት? ዶንኪት ነው የደወሉት። ሄሎ ሄሎ፣
አይሰማም፣ ይቆራርጣል።
እሺ ይሰማል። ምን አሉኝ?
እሸቱ መለሰን በጣም ነው የማደንቀው። መልዕክት አስተላልፊልኝ።
እሺ እንገሩኝ። እሺ ምን ላስተላልፍላት?
በጣም በጣም በቃ በጣም ፕሮግራሞችን በጣም እንወዳለን፣ እናያለን፣ እናደንቀዋለን። በቃ ሁልጊዜም ባያቋርጥብን ደስ ይለናል። በጣም እንወዳለን።
እሺ እሺ እሺ፣ በጣም እናመሰግናለን። አስተላልፋለሁኝ። መልካም ጊዜ ይሁንልዎት።
እሺ እናመሰግናለን። ቻው።
እሺ እሺ